ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
እ ከመቶ ሰከንድ አገልግሎት ነው የምደውልልዎት።
okay እሺ።
እሺ፣ ማን ነው ስምዎትኝ?
ስሜ ኤልያስ ተስፋዬ።
ኤልያስ ተስፋዬ። እሺ፣ ኤልያስ ተስፋዬ ማን? ያ- ያ- አባተ።
አባተ።
አባተ
እሺ፣ የት ነው የሚኖሩት?
አሁን ያለሁት አዲስ አበባ ነኝ።
አዲስ አበባ ኖትኝ?
አሁን ያለሁት አዲስ አበባ ነኝ።
እኮ የሽልማቱ ፕሮግራም እንትኑም እዚህ ስለሆነ እ።
ምናልባት ሌላ ቦታ ከሆነ እዚሁ ነው።
አሁን ያለ- አሁን እሺ።
ያለሁት አዲስ አበባ ነኝ።
እሺ፣
እሺ አዲስ አበባ።
አ
እሺ፣ ሳምንታዊና ወርሃዊ አሸናፊ ኖትኝ መቶ ሰ- መቶ ሰከንድ
እሺ እሺ
እና በቴሌግራም ፎቶትና መ- ጉርድ ፎቶና መታወቂያዎትን ይላኩልን።
እሺ በዚህኛው ስልክ ቁጥር ነው።
ልንገሮት ስልክ ቁጥር እሺ
ዜሮ ዘጠኝ ሰባ አምስት ዜሮ ዘጠኝ ሰባ አምስት
ዜሮ አንድ ዜሮ አንድ ሀምሳ አንድ ሀምሳ አንድ ሰላሳ አንድ ሰላሳ አንድ
ጉርድ ፎቶ እና መታወቂያ ይላኩልን።
እሺ መች ነው እሺ እንትኑ
ሽልማቱ ሽልማቱ መቼ
ይላኩትና ደውለን እናሳውቀውታለን።
እሺ እሺ አመሰግናለሁ የሲም ካርዱ ባለቤት እርስዎ ኖት?
አሀ እሺ እሺ እሺ
መልካም።